hello
hello ጤና ይስጥልኝ። ሰብሊ ኮስሞ
አዎ
ሀዊ ይባላል። ከ We Plus Technology Solutions ነው የምደውልልሽ።
ከማለት We Plus Technology Solution እሺ፣
እ፣ ድርጅታችን We Plus Technology Solution We Plus የተሰኘ አዲስ መተግበሪያ ይዞ መጥቷል።
እ፣ በዚህ መተግበሪያዎች ላይ ሀምሳና ከዛ በላይ የሆኑ አገልግሎቶችን ማግኘት የሚያስችል application ሲሆን እ፣ የእናንተም ኮስሞ shop በ- በቀላሉ እነዚህን አገልግሎቶች እንዲያገኝና አገልግሎቶቹን እንዲሰጥ አመቻችተናል
እሺ፣
እና application link በዚህ ስልክ ላይ መላክ እችላለሁ።
ትንሽ
እሺ፣ እሺ፣ አመሰግናለሁ።